ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምልወደው።
እሺ ጤና ይስጥልኝ ሰላም ነው?
እግዚአብሔር ይመስገን።
እ እንትን ከሄሎ ካሽ ወደ ሁሉ ስፖርት account transfer አድርጌ ነበርና እሺ
ሄሎ ካሽ ቀንሶብኛል። ወደ ሁሉ ስፖርት አልገባኝ።
account ግን አልገባም።
deposit አድርገው ማለት ነው።
አዎ deposit አድርጌ አዎ።
ከሄሎ ካሽ የተላከሉትን message በቴሌግራም ይላኩልን።
መልካም እሺ።
ቁጥር እሺ።
ያዘኛ ቴሌግራም መልካም እሺ። ንገሪኝ።
ዜሮ ዘጠኝ ሰባ ስምንት ዜሮ ዘጠኝ ሰባ ስምንት አስራ ስድስት
አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት ክትገሚልኝ ዜሮ ዘጠኝ ሰባ ስምንት ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት እሺ አ- እሺ እሺ አመሰግናለሁ።